ይሰማል ትንሽ እሱ ይሰማዋል። ድንገት ሊሰማ hello፣ ጤና ይስጥልኝ። OI Technologies ነው? እሺ፣ ከ Afriwork Freelance ኢትዮጵያ ነበር የደወልነው። Afriwork Freelance ኢትዮጵያ። እሺ፣ በ June አስራ ስምንት vacancy አውጥታችሁ ነበር pending payment ላይ አግኝተነው ነበር። ያስቸገሩት ነገር አለ በ receptionist እሺ ሄላ ሄላ